ሰላም ጤና ይስጥልኝ። ችብችብ ጤና ይስጥልኝ። ማ ትናንት ደውዬ ነበረ እና እንትን ደቃቅ አስራ አምስት ብር ብላችሁ ነበረ።
ምን አሉ?
ደቃቅ ሽንኩርት በአስራ አምስት ብር ብላችሁ ነበረ።
እሺ እሺ።
እንዴት ነው እሱ የምችለውማ?
ውይ ይቅርታ፣ እሱ grade D ነበረ። ያው ትላንትና አልቋልና ገና አልገባም። ሲገባ system ሪክ አድርገው እዛ ላይ ነው የሚያዙ፣ እዛ አፑ ላይ
ሁላ እሺ እሺ አዎ። እሺ ነው ይሻል እሺ እሺ እሺ